Hello ጤና ይስጥልኝ። ችግር
ጤና ይስጥልኝ። ሰላም ነው።
ሰላም
እንትን ነበረ order ነበረኝ ለአርብ deliver እናደርግልሃለን ያለችው።
Okay። አርብ ዕለት ነበር ይደርሱታል የተባሉ።
ትክክል።
አርቡ ወደ ቅሊንጦ ነው አይደል? አራት product አዎ አራት product ነበረ።
Okay። አዎ ቅዳሜ ዕለት ተደውሎሎት ነበር አይደል?
ተደውሎልኝ ነበረ። ለበዓል ነበር የፈለግነው ባይዞ አዎ refund ጠይቆ ነበር አይደል?
አዎ አሁን እኔም ከ- ለበዓል ነበር የፈለግነው። ለበዓል ካልደረሰ refund አድርጉኝ ብያቸው ነበር እና አ refund ዱም አልተደረገም። ቅዳሜ ዕለት እ፣ በዛን ቀን ማለት ነው እና Okay። አዎ ምንድን ነው አሁን የሚጠብቀኝ?
በጣም ይቅርታ። ቅዳሜና እሑድ ስላልገቡ ነው refund የሚያደርጉት የነበረው።
አዎ፣ ዛሬ አስልክሎታለሁ። refund list ላይ ተደ- አለ። ዛሬ ይገባለታል። እስኪ ይቅርታ።
እ፣ እርግጠኛ ነው አይደል? ዛሬ ይገባል ብሎ አዎ አዎ እርግጠኛ ነኝ።
ቀጠሮ እጠብቃለሁ። እሺ።
እሺ፣ ሶስት product ነው አይደል? አቮካዶ፣ ዝኩኒ፣ አራት።
ሌላ አለ?
ሽንኩርትም አለ።
ሽንኩርትም አለ።
አዎ፣ በቃ እሺ፣ ችግር የለውም አስገባዋለሁ። ሽንኩርቱን ሶስቱ ነበር እየታየኛለሁ። ሽንኩርቱን አስገባዋለሁ።
አዎ፣ ሽንኩርትም አለ። ትልቁ እሱ ነው ለዛ። እሺ፣ እሺ፣ እሺ። እና group ላይ ያሉ ሰዎችም ይመለሳል አ?
እ፣ አጠቃላይ ወደ እርሱ ነው የሚገባሉት። የ ወደ እኔ ሁሉም የግሩፑ ማለት ነው።
አዎ አዎ እሺ፣ ጥሩ። እሺ፣ እሺ እሺ መልካም እሺ፣ እሺ። ቻው፣ እሺ።